ኧረ አይሄድላትም ማንም ውይ
ሄሎ ሄሎ ሰላም ጤና ይስጥልኝ ጤና ይስጥልኝ።
ሰላም ከ ChipChip ነበር የምደውልሎት እሺ፣ ተዋበች ነው አዎ፣ ያልመጣ product እንዳለ ሳውቀው ነበር ምን ነበር አዎ። ሽንኩርት፣ እሺ ድንች፣ እሺ ቲማቲም፣ እሺ ካሮት፣ እሺ ቀይ ስር።
okay ካሮትና ቀይ ስሩ እሌኒ group ላይ ነው አዎ፣
okay እሌኒ ያላሳወቀችም ዛሬ
እ፣
maybe አልመጣልኝም ብላ አይ፣ ተቀብላ አልተቀበለችም አልተቀበለችም።
ካሮትና ድ- እንትን አል- ቀይ ስር አልተቀበለችም እሌኒ አዎ፣
okay በእርሶ ደግሞ ቲማቲም ሽንኩርትና ድንች እ፣ አዎ፣
okay እርሶም ግን በሀያ ስድስት አሉት እ፣ ቀይ ስርና ካሮት ተቀብለዋል እሱን አልተቀበልኩኝም።
እኮ ስለዚህ የእሌኒም የእርሶም ነው የቀረው አዎ፣ ያው አልመጣም የሁለታችንም።
okay እሺ
አሁን አንድ ሰው ደውሎልኝ ነበር
እም፣ ለ driver እነግራለሁ ምናምን ብሎኝ ነበር።
ነገ እንዲመጣሉት
ዛሬ ነው ያለኝ እሱ። እኔ ጧት ስደውል ነገ እንደሚመጣ ነው የተነገረኝ።
እሺ አይ እሌኒ ያልደወለችም ዛሬ ብዬ ነው አላሳወቀችም በሷ ነበር admin የሆነው አይደለም የኔ በእኔ ነው- በእኔ ነው እኮ እሷ የገባችው
ስለዚህ የእሌኒ አይደለም ማለት ነው የቀረው የተዋበች የተዋበች የተዋበች okay የተዋበች ቀይ ስር ካሮት ድንች ሽንኩርትና ቲማቲም አዎ በቃ እሺ አን- ሌኒ አንዷ ሜ- አንዷ group ናት። እኔ እርሶ በፈጠርኩት ላይ ጋ join ብላ ነው አዎ የተቀላቀለው እኔ ጋ join ብላ ነው የተቀ- okay እሱን ነው አዎ።
የጠየቅኩት አዎ አዎ፣ ይቅርታ ስላልገባኝ ነው። አዎ።
ያልመጣ አምስት product አሉት አምስት product አለን። አዎ okay ነገ ይመጣሉታል እሺ የት አካባቢ ነው የሚመጣሉት ወሰን ወሰን እሺ ነገ መቀበል ይችላሉ አይደለ
ያው እ- ቤት ውስጥ የሚኖር ሰው ይኖራል። እኔ ስራ ነኝ፣ ግን እንችላለን፣ እንቀበላለን። ምቹ ነው። መተው ያውቃሉ። እንግዲህ ተመሳሳይ ሹፌር እሺ፣ ከሚመጣው መተው ያውቃሉ።
okay እሺ አ ይመጣሉታል እሺ መልካም ግን እሺ።
ቆየ ቆየ። ዓርብ ዕለት ያዘዝኩት እኮ ነው
ልክ ነው ያው ቆይቶቦታል ነገ እና ይመጣሉታል።
እሁድ የስራ ቀናችሁ አይደለም ለማወቅ ላይ ወደፊቱ
እሁድ አዎ አትሰሩም።
ሰኞ ነው- ሰኞ ነው deliver የምናቀርበው።
አዎ እኮ እዛ ላይ አሁን delivery የሚለው እሁድን ነበረ። ለዚህ ነው እኔ እሁድ ስጠብቅ የዋልኩትኝ እንጂ okay እሁድ መደው ነበር delivery date?
no no መጨረሻው deli- ዓርብ አዘዝኩት። ቅዳሜ ለታ ይመጣል። ቅዳሜና እሁድን ነው እንግዲህ delivery date ብሎ እዛ ላይ የሰጠኝ።
ቅዳሜና እሁድ አዎ ቅዳሜም እየሰራን ነበር። ለዛ ነው።
አዎ እኮ አዎ።
ይቅርታ በጣም ነገ ይመጣሉታል። እሺ እሺ
እሺ መልካም ምሽት። እሺ።
አሜን።
እሺ